ደርሲማ እባላለሁ። ምንድነው?
ለመመዝገብ ነበርማ።
እሺ ከዚህ ቀደም ጉዳይ ተመዝግበው ነበረ?
አይ እኔም ተመዘገብኩም የመጀመሪያ ነው።
እሺ ማን ልበል ስሞትን?
ሰይፈ ሚካኤል ጋር
ሰይፈ ሚካኤል።
አዎ
እሺ እ ስልክ ቁጥሮትን ይንገሩኝ።
ዘጠኝ ሀያ ሶስት
ሀያ ሶስት ዘጠና ሁለት
ዘጠና ሁለት ዘጠና ሶስት ዘጠና ሰባት ዘጠና ሶስት ዘጠና ሰባት አዎ
የት አካባቢ ኖት?
ሰርኮስ ሜክሲኮ ዙሪያ ማለት ነው።
እሺ የምን ባለሙያ ኖት?
በሆቴል ቱሪዝም ምግብ ላይ ነኝ። ሼፍ ነኝ። በማ- በ main chef
ልምድ አለዎት?
አዎ ከአስር አመት ላይ እንደዛ ነኝ።
እሺ ስለ ጉዳይ መረጃውን ከየት ነበር የሰሙት?
Application ጓደኛዬ ልኮልኝ ነበር።
Okay። የሁሉን ምግብ ይችላሉ አይደለ? የውጭም አዎ traditional የ European እና የአፍሪካ soup ኦች ምናምን እንደዛ ሁሉም
መልካም። እሺ እ ሙሉ መረጃዎትን ተቀብያለሁ።
እሺ
እ ነገር ግን እ ገበያውን ለመቀላቀል አንድ ጊዜ ወደ ቢሮአችን መጥተው orientation መውሰድ ስላለቦት እም፣ ቀጠሮ ለማስያዝ እንደውልሎታለን።
እሺ በተጨማሪም ደግሞ የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ እሺ ቻናሉን እ ሊን- ቻናሉን እንዲቀላቀሉ link ኡን እልክሎታለሁ።
እሺ አመሰግናለን።
እሺ ስለ ደወሉ እናመሰግናለን።
እሺ